hello
hello ሰላም ጤና ይስጥልን ፍቅር አቤት ከዊፕላስ ነበር የምደውልልና የእኛን አት- መተግበሪያ አውርደህ ነበር አዎ ለአሽከርካሪነት ነው ወይስ ለተጠቃሚነት
no ለተጠቃሚነት ነው እሺ አሁን አንተ የተመዘገብከው provider ዊፕላስ solution provider የሚለው አሽከርካሪዎች የሚመዘገቡበት ላይ ነው እሺ እና ተጠቃሚ ስለሆንክ ዊፕላስ solution User.
user የምትላለች እሺ እሷን አውርደ እንድትጠቀምና አሸናፊ የሚያደርግን referral code invite እንድታደርግ ነው እሺ እሺ አመሰግናለሁ መልካም ቀን ይሁንልህ እሺ አመሰግናለሁ እሺ እሺ